hello ሰላም ጤና ይስጥልኝ። ቤስቤስ ከራራ ነው እባክዎን ልርዳዎ?
እዚህ account ላይ withdraw እምቢ ያለ ነው። ችግሩ ምንድን ነው?
withdraw እምቢ እያለኝ ነው።
አዎ withdraw አድርገህ ያልገባልህ ብር አለ?
አዎ ያይ ያለ ውስጥ ማውጣት እንዳለኝ ያለውን ንስ- ምንድን ነው የሚልህ?
እ እምቢ ያለ ምንድን ነው የሚልህ እኮ ምንድን ነው የሚልህ?
balance insufficient እያለ ነው።
እሺ እ ብዙ ብር ነበረ ባለፉት ሰባት ቀናት ያወጣኸው ብር?
አይ ብዙ አልወጣም።
ለዛ ነው ለዛ ስለሚሆን እኮ ነው አባቴ። check ላድርገው ወይ?
check አድርግልኝ እስኪ።
እሺ የቤት ቁጥር የደወልክበት ነው?
አዎ ዜሮ ዘጠኝ አስራ አምስት ችግር የለውም አግኝቼዋለሁ። እሺ የደወልክበት ከሆነ ችግር የለውም። ጠብቀኝ አንዴ።
አዎ።
ትንሽ ጠብቅ እሺ አባቴ። የሳምንቱን transaction እስኪያወጣልኝ ትንሽ ታገሰኝ
እሺ ትንሽ ልጠብቅ። ይወጣል እ
እ ትንሽ ልጠብቅ።
አዎ መስመር ላይ ጠብቀኝ አንዴ። hello
እ ይሰማል።
እሺ እ አዎ ባለፉት ሰባት ቀናት ብዙ ብር አላወጣህም ነበር አባቴ። upgrade ም አያስፈልገውም እና
እሺ የ connection ምናምን ችግር ነው የሚሆነው ወይ ደግሞ ያለ ብር እንቆይ አንዴ። እሺ ስንት ብር ነው ያለ?
አራት መቶ ዘጠና ምናምን እንደዛ ነው።
እ
አራት መቶ ዘጠና ነው።
አዎ non-withdrawable የሚለው balance ውስጥ እኮ ነው ያለው ብርክ። ለዛ ነው አልወጣም የሚልክ insufficient የሚልህ ለዛ ነው። withdraw ማድረግ የምትችለው ብር ምንም የለም። ለዛ ነው ዜሮ ብር ነው የሚለው account ላይ withdraw የሚደረገው ያለው።
ይህን ማውጣት አይቻልም ማለት ነው።
አዎ non-withdrawable balance ላይ ያለውን ብር ማውጣት አይቻልም አባቴ። ለዛ ነው insufficient ያለክ። እሺ እሺ አባ ስለደወልክ እናመሰግናለን። እሺ መልካም ቀን።